Hello.
ሄሎ ሰላም ጤና ይስጥልን። በምክትዩብ ነው።
እሺ እንዴት ናችሁ?
እግዚአብሔር ይመስገን። እንዴት አደሩ?
ዩቲዩብ ለመማር ፈልጌ ነበር። ክፍያው ስንት ነው?
ይቻላል። ስሞትም አልበል
እታለ
እታለማን
ደሴ
ደምሴ
ደሴ
እሺ እሺ። ስልክዎትን ይነግሩኛል?
ዜሮ ዘጠኝ አርባ አምስት እሺ
ሰማንያ አንድ
እሺ
ሰማንያ
እሺ።
ሀያ አንድ
ከየት ነበር የደወሉልን?
እዚሁ አካባቢ ደንበል አካባቢ ነኝ።
Okay ቢሮአችን ነበር።
አዎ፣ ቢሮአችሁን? አዎ ደንበል አራተኛ ፎቅ ማስታወቂያ ላይ ሰማሁት።
አራት መቶ አበሩስ ህንጻ ላይ አራት አራተኛ ፎቅ አራት መቶ ሰባት ነው ቢሮአችን።
እሺ
ማስታወቂያ ነው የታዩት።
በዩቲዩብ ላይ ዶንኪ ቲዩብ
እሺ በአካል ነው ኦንላይን ለመማር ያሰቡት?
ሁለቱም ክፍያው አንድ ነው።
አዎ ተመሳሳይ ነው ክፍያው። በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ሀያ credit hour ነው።
ስንት ነው ክፍያው?
ሰባት መቶ ሀምሳ ብር በአንድ credit hour አጠቃላይ የምንሰጠው ሀያ credit hour ነው።
Okay። ስለዚህ በየ በስንት ወር ነው ሊያልቅ? የሚችለው?
በሶስት ወር ነው የሚያልቀው። የሶስት ወር ክፍያ አንዴ ነው። ይሄ ቢላክላቸው አንዴ ነው የሚከፈለው?
ብንልክላቸው ይከፍላሉ እኮ ብዙ
እ?
በሰባት ብር እየላከች እኮ አይደለም ብዬ ነው ቢላክ አሁን አስቸኳይ ያሉ ሰዎች አሉ። ይሄ አይደለም ይሄ ቢላክ አይደለም። Hello
ወይ
ምን አሉኝ?
በአንድ ጊዜ ነው ወይ የሚከፈለው ነው?
አዎ ክፍያው ለሶስት ወር አንዴ ነው የሚከ- የሚከፈለው። ሌላ ተጨማሪ ክፍያ ምንም አይኖርም።
ኦኬ። እሺ